ሄሎ ጤና ይስጥልን በሽት ቤት ሰላም ነው። እንዴት አመሻ?
ሰላም አለ ሁሉ ሰላም።
ሰላም ይመስገን።
ብሊንጎ ነበር የምጫወተው ማለት ነው።
እሺ እና በቀን ቢያንስ አስር ሺህ አልተበላውም ከተባለ አምስት ሺህ ሰባት ሺህ እበላለሁ። ግን ምንም እኔ ያው ቁማር ስጫወት መብላትም መበላትም ማለት ነው። ሄሎ፣ አዎ አዎ ይሰማል።
መብላትም መበላትም ማለት ስጫወት ልክ ነው።
ግን ምንም በጣም ብዙ ጊዜ ሆነኝ አሳይ
okay network ምናምን ያስቸግሮታል እንዴ?
አያስቸግርም። 4G ነው ስልክ፣ ትልቅ ስልክ ነው ስልክ።
okay አይ ብዙ ጊዜ እንዴት ነው አንዳንዴ ኔትወርክ የሚቆራረጥ ወይ እንዲህ አይነት ነገር ከሆነ even game ኡ live ስለሆነ ዝም ብሎ ሊቀጥል ይችላል እና ኧረ ስልኬ ትልቅ ስልክ ነው፣ ኔትወርክም ፎርጂ ነው።
okay maybe ምንድን ነው የሚያመጣብዎት ማለት እኔ የተለየ ነገር አለ የተ- ከሌሎች አብሮት የሚጫወቱ ሰዎች አሉ አዎ አብሮ የሚጫወቱ ሰዎች አሉ። ለእነሱ ይወድቃል።
ከነሱ ላይ ከነሱ ስልክ ከሚያመጣው የተለየ ነገር አለ ስልኮ ላይ የሚታይ አዎ ዜሮ ሁለት እና ዜሮ አራት አስር መቶ አልፎ አልፎ ነው የሚገቡ።
Okay አይ ምንም Plinko like virtual የትኛውም game ማለት ነው አዎ እኩል ነው እንትን ማለት ያለበት አይደል
አዎ አዎ።
like እንዲህ ለእኔ ብቻ ለይቶ እንትን የሚል ነገር ምናምን የለም።
ሲሆን አዎ just system ነው ለሁሉም እኩል ነው የሚሰራው ግን ምንድን ነው አንዳንድ maybe device ኡ ችግር ካለበት ወይ network stable የማይሆን ከሆነ እንዲህ እንዲህ አይነት ነገር ከሆነ ነው ችግር ሊፈጠር የሚችለው አዎ፣ ኔትወርክ የተስተካከለ ቆንጆ ኔትወርክ ነው ስልክ ነው ያስተካከለ።
እስቲ በዚህ ቁጥር ነው Best Bet የሚጠቀሙት አዎ አዎ
እስቲ account history ላይ አይተን እኔ አዲስ ነገር ካለ ምናምን አሳውቁታል ችግር አዎ እንዲልኝና እስኪ በዛው የምጫወተውንም ምን ያህል ብር እንደተበላውም ማየት ትችላለህ። ቢያንስ በአንድ ወር ውስጥ መቶ ሀምሳ ሺህ ብር ተበልቻለሁ። የምሬን ነው የምልህ።
Okay እሺ ያው- እሺ አይተን ቤት ቤት ላይ እ፣ ምንም እ፣ እንትን አዲስ ነገር ካለ እስቲ ነው።
እሺ እሺ፣ አስተያየት ለመስጠት ያለው ነው።
እሺ